አይ ሄዳ እሱማ እኔ ባልመልስለት ኖሮማ
ሄዳ ነው የሚጠየቀው። የእሱ ፎቶ ነው የሚለቀቀው። የእኔ ምን አገባኝ?
ሄዳ
ለላከልኝ ነው።
ሄዳ አዎ ተመልሷል እኮ ብሎ ሄዳ ታዲያ እሱ ችግር ውስጥ ይገባ ነበራ።
ሄዳ ሄላ ሄላ ሄላ ሄላ
አሁን ፎቶ ዛሬ ከትናንት የተለጠፈው ከዘጠና ሺህ ከሰላሳ ሺህ ከዘጠና ሺህ ወጥቶልናል። ዛሬ ደግሞ ይለጠፋል ከሰላሳ በታች ይወሰድ የለውም እኔ እኔ የለውበትም እ ስሜ እኔ ነው እንደዚህ ያላ ማ ማ እንትና ገብርሌ
አሉ
ያለ መንቃቴ ተናብራ ሄላ
ላይ ባይናንስ አለች እኮ። ባይናንስ አለች የዓለም አቀፍ ዘር ዘር ያስቀምጠዋል።
አጭራ ሰው እዛ ኬንያ ሜሌ ለፈለጉት ነጋዴ ለምናምን ይሰጣል።
በፋይናንስ ሻዕቢያ አብዛኛው ከኤርትራ ያሉት ወደዛ አድርገው እኮ ምናምን እያሉ ከዛ ያወራሉ።
ሰራላችሁ ስልኩ እ? ከነ ከረፈደ ነው እኔ የነካሁት። አዎ፣ እስካሁን ከምናምን ከዘጠና ምናምን ምንም ነገር
ሄላ ሄላ